ጤና ይስጥልኝ ቢጃይ ቶፔር ወደ አስኔ ዋኮ ልርዶት
ሰላም እንዴት ዋልሽ?
እግዚአብሔር ይመስገን።
እንትን ነበረ ድራፍት የማወርድበት ማለት ነው። መኪናው ትናንትናም እኔ ጋ አይቆምም። እኔ የቢጃይ ምርት ብቻ ነው የምሸጠው እና አልፎኝ ሄደ። ዛሬም አራለን እያለን ትቶኝ ሄደ እና ምን ማድረግ እንዳለብኝ እኔ ግራ ሲገባኝ እንደሆነ
የድራፍት ማሽን ነው። አይ ይቅርታ አይ፣ ቢራ ነው። የድራፍት ቢራ አዎ ድራፍት ቢራ ለማውረድ
እሺ። ትላንትም ዛሬም እ፣ ጥሎት ሄዷል።
አዎ፣ ትቶኝ ሄደ።
እሺ፣ በፊት እያቆሙ ይሰጡን ነበረ። አሁን ግን ትቶኝ ሄደ። ቤቱ ደግሞ ጊዮርጊስ ብቻ ነው፣ ሌላ ምርት እንኳን አይሸጥበትም።
ደንበኛችን እ፣ BGI ID ዎትን ይነግረኛል።
እም፣ BGI ID ዎስ
ID አዎ፣ BGI አስራ ዘጠኝ
እህ፣ አስራ ዘጠኝ ስልሳ አራት ሰባ ሰባት ሀምሳ አንድ ስልሳ አራት ሰባ ሰባት ሀምሳ አንድ ሀምሳ አንድ እሺ፣ መስመር ላይ ጠብቅ። ደንበኛችን ይፈልግልት።
እሺ
ሙሌ ቢር ላበርስ ጀሞ ነው።
እ?
ሙሌ ቢር ላበርስ አዎ።
ጀሞ አዎ አዎ አዎ
መስመር ላይ ጠብቁኝ። ቀጥታ ደንበኛችን አለ። እሺ፣ የእርስዎ